ሌላው አቤት እንዴት ነሽ?
ደህና ደህና ነሽልኝ?
ደህና ነኝ።
ፍርፍር ነው እሺ የሚሰራልሽ?
እሺ
የተቆረጠው ፍርፍር ትልልቁ፣
ምን አንቺ የምትወጂው ፍርፍር።
ትልቅ
አዎ ማሬ፣
እሺ
በደንብ ቢና ጨርሽ። እሺ
እሺ እሺ።
ምን ሄሎ አይ ቢራ
ወንቻ አማግሪ አባት ስጭ ያላልኩሽም እንዴ? ገባሽ በሰላም አዎ እንዴ ምን ነው ምንም ሳትበይ ሄድሽው?
እ ድስት ውስጥ የነበረውን በልቻለሁ ያደረው።
አይ የማይበቃልሽ አዎ እዚህ ሙዝ ቀማምሳለሁ አትጨምሪበትም ነበር?
እ
ሙዝ
ሰዓት አልበቃኝም።
አይዞሽ።
እ እኔማ እንትንም ቁሌቱን በዛ ስላደረግሽው እ
እንትን ሰራውኩ ምን
መኮረኒ
በካ በውሃ እኮ ነው ያልኩ። ቁሌት አይደለም ከልሼው እኮ ነው የሄድኩት።
እኮ ያው ቀነስ አድርጌ እዚህ እሳት ሲመታው ወይ ይመጣላ
አዎ
አይደል እንዴ?
አዎ
እንደዛ እያደረኩ ነው። እና ደህና ነሽ?
ደህና ነኝ።
እሺ
እሺ
እ እሺ በቃ ደውይልኝ በኋላ እ
በቃ በኋላ እንደዋወላለን።
እሺ
ቻው ቻው
እ ቻው። እሺ
እሺ ፍርፍሩ አሪፍ ሆነልህ?
ገና እሱን እንትን አላልኩት፣
በቃ መኮረኒ ነው ያስቀደምኩት።
እሺ
እሺ ቻው።
ቻው ቻው ኬክ
እዚህ ትጫወንጭ